እኔ ስደውል ስልክ ገባ ተደውሎ
አብርሽ
አሁን አይሰማሁትም።
አሁን እየሰማሁሽ ነው።
እሺ እርሶ ጋር አሪፍ ፔይ POS ማሽን ነበረን። POS ማሽናችን ላይ ደግሞ transaction እያየን ስላልሆነ POS ማሽኑን ልንወስደው ነው ለማለት ነበር።
ውሰዱት።
እሺ ደንበኛችን ዛሬ አሉ።
ሂጂ
ቻርጀሮቹ እና ኬብሉ እዛ ይት-
not sure ያው እዛ ላሉ ልጆች ስለ- እዛ ላሉ ልጆች ስለሆነ የሰጠሽው ሄደሽ ተቀበይ እዛው ይሰማል።
ደንበኛችን እዛ ስልክ ሊሰጡኝ ይችላል።